ሌላ hello፣ አቤት ሰላም ጤና ይስጥልኝ።
አብሮ ከ Best Bet ነበር የምደውልልህ። ከ Best Bet ነበር የምደውልልህ።
ምናችን ከ Best Bet ነበር የምደውልልህ።
አዎ እሺ እሺ እሺ፣ አ- አሁን የላክልኝ አለ አይደለ? መቶ ሁለት ብር የሚለው
አዎ በአምሳ እጅው ማለት ነው
እሺ፣
ከዛ ነካሁትና አልደመረልኝም ነው አይደለም። ይኸውልህ በአምሳ ብር ሄደህ ይኸውልህ ከላይ ያለው መቶ ሁለት ብር አለ አይደለ?
አ እሱ ማለት የገባልህ ብር ነው። መቶ ሁለት ብሩ ገብቶልህ ነው ያልደመረ የሄደው።
ማለት እንትን ላይ አልደመረልኝ ምን ላይ ደምሮልህ እኮ ነው ሁለት መቶ ሰባ ሰባ ብር የሆነልህ።
ሁለት መቶ ሰባ አምስት ብር ነው እ እ?
ሁለት መቶ ሰባ ሰባት ብር እኮ ነው አሁን ያለው account ላይ።
ሁለት መቶ ሰባ ሰባት አይ አዎ።
እኔ የሚያሳየኝ እኮ መቶ ሰባ አምስት ብር ነው እሺ Best Bet ቁጥርህን ንገረኝ እዚሁ ላይ
እ ራሱ ነው ራሱ
በዚህ አሁን በደወልኩልህ።
አ እሺ እሺ ቆይ አንዴ አትዝጋው።
ኧረ ከዛ በኋላ ጌሞች ተጫውተዋል እንዴ?
እ? ኧረ ራሱን ብቻ እሺ ይኸውልህ አሁን balance ክ ያለው 277 ብር ከዜሮ አራት ነው የሚለው balance ክ ማለት ነው የሚያሳየኝ። አንተ ደግሞ ልክ አይደለም ነው የምትለው።
እ፣ ስልሽ እኔ ሳየው መቶ ሰባ አምስት ነው ያሳየኝ እስቲ refresh አድርገው፣ refresh አድርገህ ያው እሺ።
እሺ እሺ አባቴ፣ እሺ መልካም እሺ።